እንግሊዝ ስፖርት ነው እባክዎ የምልከው።
ከሁሉ ስፖርት ወደ ቴሌብር ብር ስልክ አልገባልኝም። ቆርጦታል ግን አልገባልኝም። ቴሌብር ላይ የት ሄድክ ነው?
አድርገው ነው
አ አ ዊዝድሮ አድርገው።
ውስዶ አድርጌ አዎ፣ ቁጥሩ የኛው ቁጥር አይደለም ሌላ ቁጥር ነው።
እሺ፣ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
በየትኛው ቴሌግራም? እሺ፣ ቁጥር እንትን ያዙ።
ላኪ። የቴሌግራም የእኛን የቴሌግራም ቁጥር የያዙ ልነግሮት ነው።
እሺ፣ ንገሪኝ። ቆይ ቆይ አንዴ እና እሺ፣ ንገሪኝ። እሺ፣ አሁን ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ምኑ ጋር ነው የማገኘው ዝውውሩን?
ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
transaction
አዎ በእንግሊዝኛ ከሆነ transaction history ውስጥ ገብተው bank transaction የሚለው ውስጥ እሺ፣ እሺ፣ በቃ ልክልሻለሁ አሁኑኑ። ከዚያስ ምንድን ነው የማደርገው ከላኩት በኋላ?
እሺ ይላኩልንና ሲስተካከል ቴሌግራም ላይ እናሳውቆታለን።
እ፣ ቴሌግራም ላይ ሲስተካከል እዚያው ያሳውቁኛል።
እዛው ላይ እናስታውቆታለን። አዎ በትዕግስት ይጠብቃሉ።
እሺ፣ እናቴ፣ እሺ፣ ልክልሻለሁ በቃ